hello hello ጤና ይስጥልኝ።
ሰላም እግዚአብሔር ይመስገን።
ናታኒ mini market።
አዎ እሺ ካሪፍ ቤ ነበር የምደውልሎት። ሎዛ እባላለሁኝ።
እሺ እንዴት ነሽ?
እሺ እግዚአብሔር ይመስገን ሰላም ኖት?
አለሁ አለን እ በ POS ማሽኑ ላለፉት ጥቂት ቀናት ምንም አይነት transaction አልፈጸሙም እና ከዛ ጋር በተያያዘ ያጋጠመ ችግር ካለ
ውይ፣ hello
ምን hello?
አለ እንደምኛችን?
ወይ የተቋረጠብሽ ከዛ ጋር ያጋጠመ ችግር ካለ እያልሽ?
አዎ ተቋረጠ።
ያጋጠመ ያጋጠመ ችግር ካለ ለመጠየቅ ነበረ። ከ POS ማሽኑ ጋር አዎ፣ የሆነበት ነገር አዎ።
አለ?
አዎ እንትን ንግድ ባንክ ATM ን አይቀበልም እንዴ? አንዳንዱን ሰው ይቀበላል፣ አንዳንዱን አይቀበልም።
የንግድ ባንክ ብቻ ነው?
እና ለምሳሌ የንግድ ባንክና የማን ነበር አዋሽ እምቢ አለኝ እሺ እምቢ አለኝ። አን- አንድ የንግድ ባንክ የተወሰነ ተቀበለኝ ባለፈው።
እሺ ያ ከዛ በኋላ ግን እሞክረዋለሁ እምቢ ይላል፣ ሌላ ይቀበላሉ፣ እሱ ግን እምቢ አለኝ።
የንግድ ባንክ- ባንክና የአዋሽን ነው እስከዛሬ አዎ።
የሞክሩት ደንበኛችን?
አዎ አዎ፣ ሌላ ሌላ የ ATM ካርዶች ሞክረው ያውቃሉ?
ሌላ አልሞከርኩም።
እሺ የንግድ ባንክና የአዋሽ ግን አይሰራም።
በተለይ የንግድ ባንክ በጣም እየሞከርኩት ነው፣ እምቢ ብሎኛል።
የንግድ ባንክ ATM እምቢ አዎ።
ብሎታል። የአዋሽ እንትኑን password አስገቢ የሚልሽ ላይ ምናምን አይደርስም፣ ጭራሽ እዛ ጋር አይደርስልኝም።
አይደርስም።
ቀጥ ነው የሚለው ካርዱን አስገቢ ይለኛል። ካስገባሁት በኋላ ዝም ይላል። በቃ እሺ እ፣ መ- መጨረሻ ጊዜ መች ነበረ የተጠቀሙት ደንበኛችን?
ወይኔ እንጃ ማሬ ቆይቷል ቆየ። እሺ የአዋሽ አዎ። እኮ ሁለቱም ቆየ። ከዛ ተስፋ ቆርጬ ዝም አልኩ። በቃ
እሺ እሺ ደንበኛችን እስኪ ስሞትም አለ እሱን ነው?
ነገር አስተካክሉልኝና እሺ ተመችቶኛል፣ መስራት ፈልጌ ነበር።
እሺ ወደሚመለከተው አካል አስተላልፉልታል።
እሺ፣ ደንበኛችን እሺ።
ስሞትም አልበል ትዕግስት ትዕግስት። እሺ አዎ። እሺ፣ እሺ፣ እሺ ደንበኛችን እናመሰግናለን ስለሰጡን መረጃ። መልካም ቀን።
እሺ፣ እሺ።